ልቦች በይኝ በእናትሽ።
ሄሎ ሄሎ፣ እሺ፣ ሰላም።
ይቅርታ መልሼ የደወልኩሎት ከችፕችፕ።
እሺ፣ እሺ፣ ቅድም chicken order ለማድረግ ፈልጌ ደውለን ነበረ።
አዎ፣ አዎ፣ አዎ፣ አሁን አቅራቢያችን የሚያመጣልንን ጊዜ ስላላወቅ ነው ቅዳሜ okay።
ጠዋት check ያደርጉናል። ከነገ ወዲያ እሺ፣ okay። ስለዚህ ከነገ ወዲያ check ላድርጋችሁ።
አዎ፣ check አድርገውን order ያደርጋሉ።
አዎ፣ በቃ እሺ። እንዲህ ሲሆን ግን ፖስት ቢነሳ አንዳንዴ ጥሩ ነው። ከሌለ ማለት አዎ፣ አሁን ሰው ትክክል የሆነ ጓጉቷን ባለፈው እኔ ለሰፈር ሰው ጾም መያዣ ምናምን ብለው ቅድሜ ጾም ቅዳሜ ነበር የሚገባውና አዎ፣ አዝዤ ነበር ሐሙስ አዝዤ ቅዳሜ ይመጣል ብለው ሁሉም ሰው ጠብቆ ነበርና አዎ ሌላ ሲያመጣልኝ አልመጣም። ከሌላ post ኡ ቢነሳ እንደ አስተያየት ልክ ኖት። እሺ አ፣ እሺ፣ እሱን በቃ እናስተካክላለን። እሺ።
ስለዚህ ቅዳሜ እኔ ልደውል።
አዎ ደውሎ check አድርጉን ጠዋት ላይ።
በቃ እሺ፣ እሺ እሺ፣ መልካም ቀን።
አመሰግናለሁ። አሜን። ለወጭ